ቤት ቤት ቤቲ ነው የምልደው።
ጤና ይስጥልህ።
ሰላም ትኬት እጅ ልጅ ነበር።
እሺ፣ cashier code ንገረኝ።
እ?
cashier codeኡን ንገረኝ።
እሺ እ አ- አስራ ሁለት አስራ አራት እሺ፣
ሀያ ሶስት ሰላሳ አምስት
አስራ ሁለት አስራ አራት ሀያ ሶስት ሰላሳ አምስት ነው ያልከኝ።
እ
hello፣
አ እ የለም አስራ ሁ- ልክ አይደለም።
አስራ ሁለት አስራ አራት እሺ፣ ሀያ ሶስት ሀምሳ አምስት
እሺ፣ በሶስት ጨዋታ lost ሆኗል። እሺ፣ እ
በሶስት ጨዋታ lost ሆኗል።
እ ጥሎታል ነው።
አዎ፣
እሺ ስለደወልን እናመሰግናለን። መልካም ቀን።
እሺ